Hello
Hello ጤና ይስጥልኝ።
አብሮ ይስጥልን።
ደውላችሁ ነበር።
አዎ እሺ።
ሽብሽብ ትባላለሁ።
ያው ከቺፕቺፕ ነበር የምደውልሉ።
አዎ ገብቶኛል። እሺ order ነበሩት አይደል ዛሬ አዎ የሚመጣው?
ሶስት order አዎ አዎ ግን ሽንኩርት ወይራውስ እጥረት ስላጋጠመን ለነገ ልንልክሎት ነበር።
በቃ ስለዚህ አንድ ሌሎቹ ላይ ግን ነው።
ይመጣሉ።
ኦ ላካችሁት already?
አዎ
Okay እሺ እሺ ነገ መልካም።
መቀበል ይችላሉ አይደለ?
ነገ መቀበል እችላለሁ። አዎ።
እሺ የት ነበር location ኑ?
location ኑ ወደ ከጦር ኃይሎች ወረድ ብሎ ስለዚህ ጦር ኃይሎች ልበለው?
ጦር ኃይሎች በሉት እና ወይም ቶታል ሶስት ቁጥር ቶታል ሶስት ቁጥር ይሻላል።
ጦር ኃይሎች ቶታል ሶስት
ቶታል ሶስት ቁጥር ማዞሪያ እሺ ከጦር ኃይሎች ወረድ ብሎ እሱ ይሻላል። ቶታል ሶስት ቁጥር ማዞሪያ።
እሺ እሺ መሀል እሺ እናመሰግናለን። መልካም ቀን።
እሺ